Hello? ሄሎ
ሄሎ ሰላም ዮሐንስ፣
አቤት ከ Best Bet ነው የምደውልልህ። እንዴት አደርክ?
እ ከ Best Bet ነው የምደውልልህ።
እሺ ሰላም አደርሽ።
እግዚአብሔር ይመስገን። እ የ GR ላይ add የተደረጉ አዳዲስ ጌሞች ጀምራችኋቸዋል? GR ላይ እነሱም
GR Hello ላይ gold አቤት አይሰማም።
እ Golden Race ላይ የተጨመሩ አዳዲስ ጌሞች አሉ አደለ? የ Fire Crash ኡ እና Penalty ው እ እ ጀምራችሁታል? shop ላይ ማጫወት ጀምራችኋል?
እኔ እንጃ እኔ አሁን እ እዛ አካባቢ የለውም። እስኪ ልደውልለትና ልጁ ጓደኛዬ ጋር እየ- አብረን ነው የምንሰራው እሱ ልጠይቀውና ልንገርሽ።
እሺ ጠይቃቸውና ከዛ ደግሞ እ እ ካልጀመሩትም ለምን እንዳልጀመሩ ጠይቃቸው። እሺ እ ምናልባት የምናገዛቸው ነገር ካለ ጌሙ እ ሳይገባቸው ቀርቶ ምናምንም ከሆነ ቪዲዮ አለ attach አደርግላቸዋለሁ።
እሺ እሺ እሺ መልካም ቀን።
እሺ